Hello hello ሄሎ።
ይስጥልኝ ከቢጃይ ከቢጃይ ነበር መደውልልዎት። ይቅርታ ተቋረጠ።
እሺ ሁለት ዜሮ
እሺ
አርባ
እሺ
ሰማንያ ሰባት ዜሮ አምስት የቤቱ ስም ማን ነው? እሺ
አርባ በየነ አራት ነው የሚባለው የቤቱ ስም።
አ አ አ
ይሰማዎታል?
ይሰኛል።
አ፣ በየነ ነው የቤቱ ስም።
አዎ አዎ
ይሰማዎታል?
አዎ ኧረ ይሰማኛል።
እሺ በየነ ነው የሚባለው የቤቱ ስም።
አዎ፣ ይቅርታ፣ አዎ፣ ስልከኛችን አዎ።
ትንሽ የኔት ማረጥ ስላለ ነው።
አዎ የእናንተ ስልክ ችግር ይመስለኛል ግን
አ አ እሺ ስ- ስሞት ይንገሩኝ።
እ፣ እ፣ ስልኩን ነገር ስልክ ስም ስም ስለ እ፣ ማን ብዬ ላስብ?
ስሙ ማን ነው? አዳነ ስሙ ስሙን ነገር የማነ የማናጀር ነው ስሙ ኮንታክት ፐርሰኑ
ስልኩን እስከዛ ሰው እስከዛ ስልኩ ፋንቱ በየነ ሄሎ